hello ቃል ኪዳን ከሚስት ቤት ምን ልርዳው?
ትኬት አላረም ብሎ ነበር ነው።
እሺ cashier code ኡን hello hello code ኡን እኮ ኮዱን ቅድም ገና ጠዋት ሶስት ሰዓት ነው የላኩት፣ ግን መልስ አትመልሱ ቴሌግራም እሺ የቴሌግራም ስሙን ይነግሩኛል። ይቅርታ ብዙ message ስላለን ያላየ ነው።
ዜሮ ዘጠኝ አስራ አራት ስልሳ ሰባት
አይ የቴሌግራም ስም
እ፣ ዳግም ሙሉጌታ ዳግማዊ።
ዳግም ሙሉጌታ ዳግም ሙሉጌታ እና ደግሞ ማለት ነው እሺ
እ፣ እንትን ጨዋታው ትናንትና እያየው ነበርና full time ብሎ ነበር እ፣ ጨዋታው ማለት ነው አልቆ ነበር።
አልቆ ነበር። ከዛ በኋላ postponed አለ።
እስቲ postponed ካለው ሀያ አራት ሰዓት ሲሞላው ተጠብቆ ይታረማል።
እ፣ አይ ልጅ ትኬቱን አንዴ
እሺ